ጤና ይስጥልን ቤተሰቦች እኔ ቆያችሁብኝ። እንዴት አደርሽልኝ?
አለን አለን። ሰላም ነው አሉ ምስቴሪ ነሽ እንዴ?
አይደለሁም።
አረካ ቴሌ አስራ አንድ ትላንት አዘግቼ ነበረ እሳብ ያስቸግረኝ።
አረካ
ቴሌ አስራ አንድ አዘግቼ ነበረ እሳብ አስቸግረኝ። ብሩክ ፎቶ አረካ ነው እሺ ብሩክ
እና ክፈችልኝ እና አረካ ቴሌ አስራ አንድ ቴሌ አስራ አንድ ነው አይደል?
አዎ ቴሌ አስራ አንድ ክፈችልኝ በይ።
እሺ ኳስ እምቢ አለ። ለምንድን ነው የማይገባው?
ስፖርት አዎ ሎጊ ነው።
አሁን ይሰራል። እስኪ ሞክር አሁን እሺ ወደ ልጆች አይ ለኔ አይደለም customer ደብሮ የተሰጠ customer አረ ይሰራል። የ customer ኡ እየሰራ ነው እሺ አረካት ኤፍሬም እየሰራ ነው።
እ እሱ እየሰራ ነው?
ልከፍትልህ ነው አ- ይሄኛውን ክፈቼ ኳሱን ነው የምልሽ። ኳሱ ትላንት ጀምሮ እምቢ አለ።
እኮ አሁን ይሰራል ነው ምልህ። አሁን ሞክሩት የኳሱን።
እሺ ደውዬ እነግረዋለሁ። እሺ እሺ በይ። ክፈቺ በቃ አረካት ቴሌ አስራ አንድ እሺ እሺ ክፈቺ።
እሺ ከፍትለታለሁ።
thank you እሺ መልካም ቀን።